ነው።
ጤና ይስጥልኝ።
ዋሽንግተን የሕክምና ማዕከል ምን ልርዳዎት?
ሲኪስ ካለ መነሳት ነበረ።
እሺ ይቻላል።
ስንት ብር ነው ለመነሻ? የቸስት ምናችሁ ነው የምትነሱት?
ቸስት የሂ ሳምባቸው ብር
ኮቸስ የቲስካን ነው አይደለም?
አ ሳምባ ሶስት ሺህ እንደዛ ስልሳ ብር ሶስት ሺ ስልሳ ብር እሺ የእንትንስ የአምቡላንስ አገልግሎት በነጻ ነው እ?
በነጻ ነው።
በነፃ ነው?
አ እሺ እና መልሼ ልደውል ከይቅርታ ጋር።
መልካም ይቻላል።